ሄሎ ሄሎ ሰላም አቤት።
ጤና ይስጥልኝ። እንዴት አረፈድሽ?
እግዚአብሔር ይመስገን አለሁ እግዚአብሔር ይመስገን። ከ Stanford Kids ነበር ምደውልልሽ።
እ እ Stanford Kids ፌስቡክ ላይ ማስታወቂያ አይተሽ ስልክሽን አስቀምጠሽልን ነበር። አስታወስሽው?
እዛ አሀ Kids እሺ እሺ አዎ አዎ፣ የ computer programming training ኦችን ምናምን ማለት ነው።
እ እሺ እም፣ ከዚህ በፊት መረጃው ነበረሽ ወይስ ያለውን ነገር explain ላድርግልሽ? ይመስለኛል ተጨማሪ መረጃ እፈልጋለሁ ብለሽ ነው ስልክሽን ያስቀመጥሽልን።
ያው እ ገና አሁን ስራ ላይ ነው ያለሁት።
እሺ መልሰሽ ትደውይልናለሽ?
እና አስደውላለሁ።
እሺ